ሰላም እንዴት አለሽ? አንተና በመን ቤት ላይ በመን ቤት ዊሎ አድርጌ ወደ ቴሌብታ ይመጣል እና ሳክስሎ ደግሞ ከተሜ ላይ ቀርቶታል።
ግይቱን ከየት ነው ያደረገው? ግይቱን ከየት ነው ያደረገው? ዘመን ቤት እንደ ዘመን ቤት አ ቴሌ ላይ እናንተ በዚህ አፕዴት በሚል ዊዝድሮ አዘዘው ሰው ብር አሪፍ ቁጥር ገር ስልክ ቁጥር እሺ፣ ደንበኛሽ ቁጥር ነው የሚጠራው?
ሌላ ዜሮ ዘጠኝ ስር አስር አስረኝ አርባ ሰባት ሀምሳ ስድስት አስራ ዘጠኝ አርባ አራት አስራ ዘጠኝ አስራ ሰባት ሀምሳ ስድስት እሺ፣ ደንበኛሽ ሙሉ እንትን ይዛሉ
ደረጀ ደረ
እ ደረጀ እኔ agent እና ልጁ ለደወለኝ ነው ወደ ቴሬ ገባም ሲል ነው ግዴታ እሱ ናት ያለበት
ትሬላም ደንበኛሽን በእነሱ ስም ማስገብ ይቻላል።
እ እ በእነሱም ማስገብ ይቻላል።
ማን okay እኔ በእኔ ስም ይላል
በእነሱ ስም ማስመዝገብ ይቻላል።
አዎ አይ እንትኑ ይሄ ጉድ አድርጎ እንትና ያለው ቀጥታ መደወል ያለበት አይ ችግር የለም፣ በእነሱ ስም ማስመዝገብ ይቻላል።
እሺ እዚህ የደንበኛውን
የቴ ልንገርሽ
አይ የአመልካቹ ሊንገረኝ አማኑ መስገን
ይቅርታ አማኑ ተገል አማን እሺ ያ ኢትዮጵያኔ ደረጀ የሚባል በየ
አዎ የተቆረበት ደንበኛ አማኑ ወይስ ደረጀ አሁን የነገር ኮንታክት እሺ፣ ደረጀ የደረጀ እኔ ኤጀ ለሆንኩ እሺ፣ እንትን በል ስላለኝ እና
ገብቶኛል። እሺ የደኞትን ንገረኝ። እጄ ማን ይላል?
አ- አንድ አባትን አለ ወይ እሱን አጠገቤ አይደለለው እና ደውሎልኝ ነው እሺ ያሳይሻል። ሶስት ብር ያሳይ ምን ያጋጣሚ ሆነ ያሳይ አካውንትልኝ ወደ ራሴ ሌብረ ጥሪ ያልገባ ላይ ነው እና ሺህ ብር አድርጎ ሳክሰስፉል
ዛሬ ነው ችግር ያጋጠመው?
እዛ ነው።
ዛሬ ነው።
አሀ እሺ አሁን በምስል ስልክ ቁጥር screenshot ይላኩልን ቴሌግራማችን ነው።
እ በዛ screenshot ይላኩልን።
አስር ቤት ቅድም የነገርኩኝ ራሱን ውጅዱ ያረትን
አሁን የምሰጥ ስልክ ቁጥር ቴሌግራም ቻናል ነው። በሱ ቴሌግራም channel ኣችን screenshot ይላኩልን። እንደሰጠኝ ያሳያል።
ውጅዱ አዎ።
ያረገበት እሺ፣ እሺ።
አዎ አዎ ስልክ ትልኛለች ታዲያ ዘጠና ሁለት ቆይ አንድ አንድ የላክ ላይ ያዘ እሺ አይደል
አንድ ያስቸግራል። ዘጠኝ ዘጠና ሄሎ ሲስተር ሄሎ ሄሎ ሄሎ ሄሎ